ሄሎ ሄሎ ወይ
ከቻኖኒ ምግብ ታዞ ነበር እና እስካሁን አልወጣልኝ።
order number ኡን እስኪ ንገረኝ።
ደዘንበር ስልሳ ዘጠና ሰባት
ስልሳ ዘጠኝ ዘጠና ሰባት ስም ማን ነው?
ቻኖኒ ቻኖኒ።
አይ ስምህን ያንተን ስም ነው።
እኔ አዲሱ አዲሱ አዲሱ ነው ስምህ?
አዲሱ ጌታቸው እሺ አዲሱ አሳውቅልሃለሁ። እሺ እስከነ አስራ አምስት ደቂቃ ነው።
እሺ እሺ። ከቻኖሌ ጥለን ስለማንወጣ ጠብቀህ ነው የምትሰራው። እሺ አዲሱ እሺ ይሁን ግን ደቂቃ እያለቀብኝ ነው። off time እኮ በእሱ አሳውቅልሃለሁ፣ ግን ጥለን አንወጣም። ጠብቀህ ሰርተህ ስትጨርስ ነው የምትደውለው። እሺ እሺ